የለም።
ይላል ሰላም ተመስገን
አብሮ ይችላል።
አለ እግዚአብሔር ይመስገን።
ካሽ ሬጂስተር ማሽን አምና ላይ የውል አግሪመንት ወስደን ስልጠናውንም ወስደን ይመጣል ተብሎ ፎርሙሊቱን ሁላ ወስጄ ሰጥቻቸው እስካሁን አልሰማ። አሁን በባለፈው አንድ የደወለልኝ ለአውዱን ቀንሰው አባዬ
Hello አቤት እ በባለፈው ግን መ- ሚያዝያ አካባቢ መሰለኝ እንመጣለን ብሎ ደወለልኝ። እየጠበቁት አልደወለም። ደግሜ እኔም በዛ ስልክ ስደውል አያነሳም እም።
እና አልገባም። አሁን እኮ ሲዘገይ ምንድን ነው እስኪ ምክንያቱ ብዬ ነው የደወልኩት።
እሺ ዜሮ ዘጠኝ ስልሳው ላይ እነሱ ናቸው delivery የሚያደርጉት ስልሳ ቤቱ ላይ ደውልላቸውና ስልክ ልንገር እ እ እ ስልክ ልንገር እነሱ ናቸው delivery okay።
የሚያደርጉት እኔ ማዘዝ አልችልም።
እሺ ዜሮ ዘጠኝ ስልሳ
ስልሳ አሁንም ስልሳ
ስልሳ ስልሳ ሁለት ስልሳ ሁለት ስልሳ ሰባት ላይ ደውልላቸው ስልሳ ሰባት
ማሽን ቆየብኝ ነው አይደል እያልክ ያለው hello